ኢየሱስ ከኔ ጋር ያለው እሱ ብቻ ነው የሚያኮራ። ሌላ ማን አለ? ሌላ ማን አለ? መንፈስ ቅዱስ በውስጤ ያለው እሱ ብቻ ነው የሚያስመካ። ሌላ ምን አለ? ሌላ ምን አለ? ሌላ ምን አለ? ሌላ ምን አለ? ሌላ ምን አለ? ሌላ ምን አለ? ሌላ ማን አለ? ሌላ ማን አለ? ሌላ ማን አለ? ሌላ ማን አለ? በኃይሌ አይደለም ወይም በብርታቴ መውጣቴ መግባቴ ያማረው ሕይወቴ በመንፈሱ እንጂ ሁሉን በሚችለው ደካማውን ብርቱ ብርቱ በሚያረገው በኃይሌ አይደለም ወይም በብርታቴ መውጣቴ መግባቴ ያማረው ሕይወቴ በመንፈሱ እንጂ ሁሉን በሚችለው ደካማውን ብርቱ ብርቱ በሚያረገው አለኝ እውነቱን ሚያስተምረኝ አለኝ መልካሙን ሚያሳየኝ በለመለመ መስክ የሚያሳድረኝ በረፍትም ሐዘን ሁሌ ይመራኝ ያጽናናኛል፣ ይደግፈኛል፣ በጎነቱን ይገልጥልኛል። መካሪዬ ነው አለኝታዬ፣ ዘልቆ ሚኖር ውስጤ ጎዳዬ። ያጽናናኛል፣ ይደግፈኛል፣ በጎነቱን ይገልጥልኛል። መካሪዬ ነው አለኝታዬ፣ ዘልቆ ሚኖር ውስጤ ጎዳዬ። አለኝ እውነቱን ሚያስተምረኝ አለኝ መልካሙን ሚያሳየኝ በለመለመ መስክ የሚያሳድረኝ በረፍትም ሐዘን ሁሌ ይመራኝ መንፈስ ቅዱስ ከኔ ጋር ያለው እሱ ብቻ ነው የሚያኮራ። ሌላ ማን አለ? ሌላ ማን አለ? መንፈስ ቅዱስ በውስጤ ያለ